hello
hello ናቲ፣
አውዬ ከቢሮ ነበር የምደውልህ። ማህሌት እየደወለች ነበረ።
እኮ ቅድም return አድርገው አላላችሁኝም? አሳውቂያለው።
okay ተመላሽ ሆነ?
አዎ አሳውቂ እኮ ስልክ አላነሳ ብላ እሺ።
return አይ አድርገው ለሌላ ብላኝ።
ሰው የሆነች ሴት አለች እና ለእሷ አቀብልሻለሁ ብሏታል ምናምን፣ እሱን check ማድረግ ፈልጌ እያለች ነበረ።
አረ ጭራሽ አላልናትም።
በቃ ተመላሽ ከሆነ እሺ ቼክ ላድርግ ብዬ ነው።
እሺ፣ እሺ።
እሺ፣ ቻው እሺ